ሄሎ ጤና ይስጥልን ቤት ቤት
ኧረ ቦነስ ላኩልኝ። ይሄ በርሙሎች እኮ ተይዞ ነበር።
እእ ቦ- ማታ ቲ- በቲኬት ተጌ ማለት ነው አንድ እሺ ቲኬት።
እሺ ከ- ከዛም ባርሙሎች አልተጫወተም ታውቃለህ። ሁሉም ዊን ሆል- ሆኖልኝ ኦኬ ከዛን ማንቸስተር ተሸነፈ። ካሻውት ለማውጣት ያ ጨዋታ ቆሞ ነበር።
ኦኬ ስለዚህ ቦነ- ፖስትፖንድ ነው የሆነው። ሀያ አራት ሰዓት ነው መጠበቅ ያለብህ እንጂ እ፣ አሁን ኳሻውትን ማለት አትችልም። ስለዚህ ሀያ አራት ሰዓት ጠብቅና ውጤቱ ይስተካከላል። እሺ ከተጫወቱ አንተ እንደመደብከው ይሆናል፣ ካልተጫወቱ ደግሞ ቦይድ ይሆናል ማለት ነው። እሺ እሺ እሺ፣ ስለደወልክ እናመሰግናለን። መልካም ቀን።
እሺ